ጤና ይስጥልኝ ቤተልሔም ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም ነው፣ እንዴት ነው?
አለን እግዚአብሔር ይመስገን።
ከቤት ቤት እንትን የሆነ አየር ላይ የቀረብኝ እንትን አለ እሺ
ኔትወርክ እንትን ሆነብኝ። ኔትወርክ እንትን ብሎ ስሎ ብሎ
እ ዲፖዚት ነው
አይ ዲፖዚት ሳይሆን እ ዊዝድሮ ወጪ ነው ያደረግከው?
ኔትወርክ ስሎ ብሎ ማለት ነው ወደቀብኝ፣ እ ሳይወድቅብኝ ማለት ነው።
okay እየተጫወትክ አዎ ይቻልኩኝ ያው ነው።
እሺ ከዛ ምን ሆነ? ብሩ አልገባልህ?
ከዛ- ያሸንፈክ አዎ በልተሃል?
አልተመል ያው አዎ በልቻለሁ፣ አልወደቀብኝም።
አሸንፈኸው? okay እሺ እንደዛ ከሆነ ታስታውሰዋል አይደለ? በስንት ብር እንደመደብክ ምናምን
አዋ እሺ እሱን የ- account history ላይ ግባና የትኛው እሺ።
እንደሆነ ለየውና ከዛ እቺ round ዋን ምናምን screenshot አድርግልንና ቴሌግራም ላይ ላክልን። እሺ ከዛ እናሳውቃለን ለ provider ኦች።
እሺ እሺ። account ምን ላይ እገባለሁ? እስኪ እ account የ- የት ላይ የት ላይ እገባለሁ? የት ላይ ገብቼ?
account history የምትላለች አይደለ?
okay okay እሺ እዛችን ላይ ታገኘዋለህ።
thank you እሺ